ሄሎ
hello፣ ጤና ይስጥልኝ። አሁን ትንሽ ቆይቼ ደውዬ
hello፣ ሄሎ፣ አዎ፣ ይሰማል
ይሰማል ይሰማል። ምን እንርዳ?
እስ- እስከ ትላንትና እየተመላለስኩኝ እናንተ ስልክ እስካሁን pending pending አልተለቀቀም። አንድ ችግር deposit ነው ዊዝ ነው?
ውጅለው
እሺ Best Bet ቁጥር ንገረኝ እስኪ።
ዜሮ ዘጠኝ አስራ ስምንት
ዘጠኝ አስራ ስምንት ሀምሳ ሶስት ሀምሳ ሶስት ሀምሳ ሰባት ሀምሳ ሰባት ዘጠና
መቼ ነው ያዘዝከው?
አርብ ላይ እ፣ ማታ ሰባት ሰዓት ከአስራ ስምንት ደቂቃ
ስንት ሰዓት አካባቢ? ሰባት ሰዓት አስራ ስምንት ደቂቃ
አንድ ሺህ ብር ነው።
አዎ አዎ
እሺ ለ SantimPay ዎች አሳውቀናል። እስኪ ከአስራ አምስት ደቂቃ በኋላ ድጋሚ check አድርገው ቴሌብር account
እ፣ ወደ account ኤ ነው የሚገባው ወይም ወደ game ኡ?
ወደ ቴሌብር account አርብ ያዘዝከው ዜሮ ዘጠኝ አስራ ስምንት ሀምሳ ሶስት ሀምሳ ሰባት ዘጠና አዎ ትንሽ ቆይተ ሞክረው በዛ
እሺ እሺ